የትንሣኤው ጀግና ነው የትንሣኤው ንጉሥ ሕያው ሆኖ ተነሳ መሬቱ ሳይማስ የትንሣኤው ጀግና ነው የትንሣኤው ንጉሥ ሕያው ሆኖ ተነስቷል መቃብር ሳይማስ የሞትን መውጊያ ሰብሮ ሲሆን እንድነሳ ሕይወቱን ዋጋ ከፍሎ ለተጎዳው ካሳ ይገርመኛል ይገርመኛል ዝም ብሎ ይገርመኛል ይደንቀኛል ይደንቀኛል ዝም ብሎ ይደንቀኛል ሰማችሁ ሆይ ቀና ወሬ ሰማችሁ ሆይ መልካም ዝና የሞተ ተነስቷል ተብሎ ሲወራ ሰማችሁ ሆይ ቀና ወሬ ሰማችሁ ሆይ መልካም ዝና የሞተ ተነስቷል ተብሎ ሲወራ ከመሬት በላይ ከመሬት በላይ ከመሬት በላይ በላይ ከመሬት በላይ ከመሬት በላይ ከመሬት በላይ በላይ አልቻለውም ሊይዘው አልቻለውም ሊያስቀረው መቃብሩ ሲከፈት ባዶ ነው አልቻለውም ሊይዘው አልቻለውም ሊያስቀረው መቃብሩ ሲከፈት ባዶ ነው የኔን ጌታ የኔን ንጉሥ ወደ ላይ ያረገው ይህ እኮ ነው ከሌሎቹ ልዩ የሚያደርገው የኔን ጌታ የኔን ንጉሥ ወደ ላይ ያረገው ይህ እኮ ነው ከሌሎቹ ልዩ የሚያደርገው ኤልሻዳይ ነው ኤልሻዳይ ኤልሻዳይ ነው ኤልሻዳይ አዶናይ ነው አዶናይ አዶናይ ነህ፣ አዶናይ ሁሉን ቻይ ነህ፣ ሁሉን ቻይ፣ ሁሉን ቻይ ነህ፣ ሁሉን ቻይ፣ ኤልሻዳይ ነህ፣ ኤልሻዳይ፣ ኤልሻዳይ ነህ፣ ኤልሻዳይ ኤማሁስ አልወርድም ቁርጤንም ሳልሰማ መቃብር ውስጥ ቢሆንም ድምፅህን ልሰማ ኤማሁስ አልወርድም ቁርጤንም ሳልሰማ መቃብር ውስጥ ቢሆንም ድምፅህን ልሰማ ሶስት ቀን ሶስት ሌሊት መሬት ውስጥ ቢያድር እነሳለሁ ስላለ ተሸነፈ አለለም ይገርመኛል ይገርመኛል ዝም ብሎ ይገርመኛል ይደንቀኛል ይደንቀኛል ዝም ብሎ ይደንቀኛል ሰማችሁ ሆይ ቀና ወሬ ሰማችሁ ሆይ መልካም ዝና የሞተ ተነስቷል ተብሎ ሲወራ ሰማችሁ ሆይ ቀና ወሬ ሰማችሁ ሆይ መልካም ዝና የሞተ ተነስቷል ተብሎ ሲወራ ከመሬት በላይ ከመሬት በላይ ከመሬት በላይ በላይ ከመሬት በላይ ከመሬት በላይ ከመሬት በላይ በላይ አልቻለውም ሊይዘው አልቻለውም ሊያስቀረው መቃብሩ ሲከፈት ባዶ ነው አልቻለውም ሊይዘው ይዘው አልቻለውም ሊያስቀረው መቃብሩ ሲከፈት ባዶ ነው የኔን ጌታ የኔን ንጉሥ ወደ ላይ ያረገው ይሄ እኮ ነው ከሌሎቹ ልዩ የሚያደርገው የኔን ጌታ የኔን ንጉሥ ወደ ላይ ያረገው ይሄ እኮ ነው ከሌሎቹ ልዩ የሚያደርገው ኤልሻዳይ ነው ኤልሻዳይ ኤልሻዳይ ነው ኤልሻዳይ አዶናይ ነው